Hello ጤና ይስጥልኝ ትችል Hello
ሄሎ ሄሎ ሰላም ነው?
ሰላም እግዚአብሔር ይመስገን እንዴት ናችሁ?
አለን አለን
እ እኔ የምልህ ቱሉ ድምቱ ቱሉ ቱሉ ድምቱ ትመጣላችሁ እንዴ?
እ ቱሉ ዲምቱን እንመጣለን አዎ ትመጣላችሁ?
አዎ አዎ ግን ያው order ብዙ ጊዜ እዛ ብዙም ስለማይኖር እ ያው order የመቆየት እ አጋጣሚ ሊፈጠር ስለሚችል
ስንት ጊዜ?
ማለት ያው ከ ከታሰበበት አንድ ቀን አሁን ለምሳሌ ዛሬ ካዘዙ በሁለተኛ ቀን ሊደርስ ማለት ከ በነጋታው ሲሆን ከነገ ወዲያ ማለት ነው። ከ- አዎ እንደዛ ሊደርስ ይችላል።
እሺ፣ በቃ አይ ዋናው መምጣታችሁ እንትን የሺ ደበሌ
የሺ ደበል ቀራኔው እንሄዳለን፣ እዛ እዛ እንሄዳለን።
እሺ፣ እሺ፣ አመሰግናለሁ።
እሺ
ወይ